ሰላም ጤና ይስጥልኝ።
ሰላም እንዴት ነው?
እግዚአብሔር ይመስገን። ዩቲዩብ ላይ ነው የደወሉት ለመጣሁት።
እ እ ዩቲዩብ ላይ ነው የደወሉት።
አዎ የስራ opportunity ተለቆ ነበር አይደል?
አዎ
አሁን አዲስ አለው።
ቪዲዮ ከቪዲዮ ስር link አለ መመዝገቢያ ነው። ከዛ ገብተሽ መመዝገብ ትችላለሽ።
okay በ link ነው የምንመዘገበው።
አዎ የት ነው link ኡን ማግኘው?
ማስታወቂያ ቪዲዮ መስሶ እንፈልጋለን ተብሎ የተሰራ ቪዲዮ አለ።
አዎ ከዛ ቪዲዮ ስር link አለ መመዝገቢያ ነው።
እሺ አመሰግናለሁ። እሺ ትክክለኛ office ቦታው የት ነው?
ቦሌ ማተሚያ ዘ ቦሌ ደምበል አበሮሽ ህንፃ አራተኛ ፎቅ
ምን ህንጻ?
አበሮሽ ህንፃ
እሺ አመሰግናለሁ።